ቅድም ደውዬ ነበረ የ CT scan ውጤት በቴሌግራም እንዲላክልኝ ግን የተላከልኝ የተነበበውን ነው። ቪዲዮ ወይ የሆነ አይነት imaging የሚላክበት መንገድ አላችሁ እኮ እነሱን ነው የምጠይቂያቸው። የላኩልሽ አሉ አይደለም?
ቁጥሩ አይሰራም restricted ነው ይላል።
ስንት ቤት ነው?
አስራ አንድ የቤት የመስመር ስልክ ነው።
እሺ ልስጥሽ ስልካቸውና እነሱ ነው አላቸው።
ቁጥር
ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስድስት ሰማንያ ስድስት እናመሰግናለን።